hello ሰላም ጤና ይስጥልን Best Bet hello hello ሰላም ነው እ ሰላም እ deposit አድርጌ ነበር እና አልገባም።
መቼ ነው አሁን ከአዋሽ ላይ እሺ Best Bet ስልክሽ ንገሪኝ እ Best Bet ስልክሽ ንገሪኝ ዜሮ ዘጠኝ እሺ አስራ አንድ እሺ ስልሳ ስምንት ስልሳ ስምንት ሀምሳ ሁለት ሰማንያ ዘጠኝ ሀምሳ ሁለት ሰማንያ ዘጠኝ
ስንት ብር መቶ ብር
አሁን ገብቶሻል check አድርግሽ እሺ
ስለደወልሽ እናመሰግናለን። መልካም ምሽት።